ሄላውን ዘሰን ሄላው ወይ ወይ ወይ አቤት አልታዘዘም ብለኸኛል እንዴ?
አዎ ከእነሱ አልደ- አልደረስም አልታዘዘም እስካሁን አለች።
እስቲ አቅርብልኝ።
ኦኬ ልጅ ታክሲ ሰዎች ዛሬ ታናግረ ሰዎች አምቦተን አሁን
hello hello ኦስካር ገርጂ ከ BeU ነበር። እሺ በ order ነበር ሰማንያ አምስት ሀምሳ ዘጠና ዘጠኝ order አልተቀበላችሁ
ምንድን order
ሶስት jumbo burger አሁን ተቀበልን። አሁን ገና
ተቀበላችሁ።
አዎ፣ ግን እሺ ምንድን ነው የተቀበላችሁት order አሁን?
ሶስት jumbo
እሺ ቆይ አይደለም። እሺ አንደኛውን jumbo አትስሩት፣ ሁለቱን ስሩት።
ሁለት- ኤ- ሁለት- edit ስለሚደረግ ይነገራችኋል አሁን ሁለት ይሰራ ወይስ እንጠብቅ?
ሁለቱ ይሰራ። አንደኛው ሊቅ ይቀሰ ወይ ደግሞ ትንሽ ጠብቁ። አን- ትንሽ ጠብቁ፣ እሺ።
ይደወልላችኋል ከቢሮ። እሺ
ወይ hello hello፣ ቆይ ትንሽ ጠብቅ። እሺ ከቢሮ ተደውሎ ይነገራችኋል ኤዲት ሊደረግ ስለሆነ።
አይ ይደረግ እሺ እሺ